ልንቤት ቤት እባክዎ እንርዳ።
cashier code ልንገርሽ እሺ ማወቅ ፈልጌ ውጤት ማወቅ ፈልጌ እሺ
አስራ አራት ሰላሳ ሶስት አስራ አራት ሰላሳ ሶስት ሀምሳ አራት ሀምሳ ሁለት ሀምሳ አራት ሀምሳ ሁለት የመቼ ጨዋታ ነው?
እም፣ የትናንትና የዛ- የትናንትና የዛሬ አሁን እሺ አዎ win ነው።
ሙሉ አዎ ሙሉ ስድስት ሺ ስድስት መቶ ሰባ ሰባት ነጥብ ሁለት ሰባት
እሺ እናመሰግናለን እሺ